እሺ ያዩት ነው። hello ጤና ይስጥልኝ።
ጤና ይስጥልኝ።
ከድራግ ጋር ነበር የምደውለው።
እሺ እማዬ።
ትናንት ደውዬልሽ ነበር
okay ትናንት አዎ ደውለሽልኝ ነበር።
ሳነዘገብሽ እኔ ናት።
እሺ ቆይ አንድ ገብቼ ልመዝገብና ደውልሻለሁ።
እሺ website ኡ እንትኑን እ፣ አውቀሽዋል አይደል?
እንትኑ ላይ እ፣ በላክሽልኝ message ላይ እ፣ በ link ኡ ላይ አዎ።
link ኡ ላይ ገብቼ ነው። እሺ እሺ እሺ